ሄሎ ጤና ይስጥልኝ ቃል ኪዳን ነኝ ከበስት ቤት ምን ልርዳው?
ኮንቲን ማርኬቲንግ በስልክ ቁጥር ነው?
አዎ እሺ ስንት ብር ነው?
ስድስት
የዛሬ ነው?
አዎ
እሺ አንድ መስመር ላይ ጠብቁኝ። እሺ አሁን ገብቶሎታል ቼክ ያድርጉ። እሺ መልካም ቀን።